ወደዛው ነው ወትሮ መንገደኛ ፊትና ኋላ ነው። ናምኔ ናምኔ ነገ ሞት ዛሬ ሞት አላውቀውም እኔ ከላይ የተሳለችን ይበላል በሬ ብላንተ ታውቃለህ የምን ባጅበቱን ሰው ኑሮውን እንጂ ናስበ